ሰላም ጤና ይስጥልኝ።
እንትን ወደ ቴሌ ወደ አቢሲኒያ ገብቼ ነበረ ብር ማለት ነው እሺ እና እስካሁን አልገባልኝ ስንት ብር ነው ወንድሜ?
አንድ ሺህ በዚህ አካውንት አይደለም አካውንቱ ልንገርሽ አዎ ንገረኝ።
እሺ አስራ ሁለት ዜሮ ስልሳ ስልሳ ዘጠኝ ስልሳ ስልሳ ዘጠኝ ሰማንያ ሁለት ሰላሳ አምስት
አንድ ሺህ ብር pending ላይ ነው። እሺ ይገባልሃል። አባ እሺ እና ቴሌ ብር አይሰራም ማለት ነው ይሰራል ምንድን ነው እያላቸው ያለው?
አይ ይመልስ